ጤና ይስጥልኝ አዳም ስልኝ እባክዎ ምን ላርገው?
ጤና ይስጥልኝ። አሁን ደውዬ ነበረ።
እሺ እንደገና ደግሞ ታይም ሽትም ያልተያዘለት አለ ከክፍያው መሀል
ታርጋ ጥያቄው መጥቶ ታይም ሽቱ ግን አልተያያዘም ኦኬ ሎክሽት አብሮ አልተያያዘም።
አልተያያዘም። አዎ
እሺ እንትን ታርቃው እኔ ይነግሩኛል። ይቅርታ ታርጋው ልንገርሽ። እሺ እሺ ስልሳ ስምንት አምስት ዜሮ ሁለት ኮድ ሶስት A ኮድ ሶስት A ስልሳ ስምንት አምስት ዜሮ ሁለት ያልተያያዘለት time sheet እሺ እንትን ሰባት ስድስት ቀን ደግሞ ያደረጋችሁት እህ።
እሱ ነው።
ይ- ይሄው ነው ይሄው ቁጥር ነው ስድስት ቀን የሆነው እና time sheet ያልተያያዘለት ያልተያያዘለት ይሄ ስድስት ቀን ያደረጋችሁት ነው። time sheet ያልተያያዘለት ደግሞ
እህ።
ሀያ ሀያ ስልሳ ስምንት ሀያ ስምንት ሰባት አስራ አንድ ሀያ ስምንት ሰባት አስራ አርባ አንድ አርባ አርባ አርባ ይሄው ይሄ አርባ ስምንት
እሺ
አርባ ስምንት
እሺ ሰባት አስራ አንድ አዎ ይሄ ተ- time sheet ያልተያዘለት ነው።
አርባ ስምንት ሀምሳ ስምንት ነው
አርባ ስምንት
ሀምሳ ስምንት
እሺ
እሺ እሺ እሺ